Hello ጤና ይስጥልኝ ሲሆን
Hello ጤና ይስጥልኝ።
አብሮ ይስጠናል።
ስለ አክሲዮኑ ለመጠየቅ ነበረ። ሽያጭ ላይ ናት።
አ አ
የአንድ አክሲዮን ዋጋ ስንት ነው?
አምስት መቶ
እ እ እ?
የአንድ አክሲዮን ዋጋ አምስት መቶ
ስንት ነው minimum መግዛት የሚቻለው?
ያው የአንድ አክሲዮን ከሆነ አርባ ማለት ነው።
አርባ ማለት እ ከሀያ ብር ጀምሮ ነው መግዛት የሚችሉት
Okay።
ከሀያ ሺህ እስከ እስከ ሁለት መቼ ድረስ ሚሊዮን
እስከ መቼ ድረስ ነው ሽያጩ?
እም፣ እንትን የለውም ጊዜ ገደብ የለውም። በዚህ ሳምንት መምጣት አይችል
የት ነው ቦታው?
ቦሌ ገርጂ አንድ ሶስት ቢሮ
Okay ቦሌ ገርጂ ልደታ
ልደታ። እሺ እም።
የልደታ ግን- ቅርብ ነው ይላል። እሺ።
አሀ ቢሮ ካልተመቸሞ እየወጣንም እንትን ስለምን ስለምንሰራ Okay
እርሶም ጋር መምጣት እንችላለን።
Okay እሺ። እ፣ በባንክ ምናምን አስገብቶ እንደዛ አይነት process የላችሁም እነሱ ግዴታ በአካል ነው መገኘት።
አዎ ለጊዜው እንደዛ ጀመርንም፣ ግን እርሶ ጋር መተን ያለው መረጃ ይዘንሎት በፈለጉት ባንክ ማስገባት ስለሚችሉ ፎርሙን ሞልቶ እንደዛ ማድረግ ይቻላል። ሰው ልላክሎትና
እሺ፣ መልሼ እደውላለሁ አሳውቅሻለሁ።
እሺ ይቅርታ ማለት ልበል ስሞትን።
አማን ነኝ። እሺ።
እሺ ምን ላይ ነበር ማስታወቂያችን የሰሙት?
I think ሸገር ኤፍኤም ላይ ሬዲዮ ላይ። እሺ በቃ የሚመችት ከሆነ ያሳውቅኝና እልክሎታለሁ።
እሺ፣ እሺ።